ታባ
hello
ሰላም፣ ምን እንርዳዎት?
ከቴሌ ብር ወደ ቻፓ እኮ የሆነ ብር transfer አድርጌ እዚህ ቻፓ ላይም አልገባም። ቴሌ ከቴሌ ብሩ ላይ ደግሞ ወደ ቻፓ እንደተላከ ገብቷል።
እሺ፣ transaction message አሉት የተላለፈበት አዎ message ኡን አሁን ልኬልሽ ነበር። አሁን ይኸው
በ- በዚህ ቁጥር ነው የላኩልኝ ቴሌግራም ላይ።
ቴሌግራም ላይ አይደለም እኔ ቀጥታ እኔ ቴሌግራም ላይ ነው የምልከው
አዎ ቴሌግራም ላይ ይላኩልኝ።
አዎ፣ message ኡን
አዎ ሙሉ message ኡን እና የቴሌ ብር ነው አይደለም? የቴሌ ብር ቁጥሮን አድርገው እ እ የቴሌ ብር ስልክ ቁጥሮን እና ሙሉ message ኡን አድርገው ቴሌግራም ላይ ይላኩልን። ቁጥር ልስጦት ስልክ ቁጥር አ፣ ምንድን- በምን- በየትኛው ስልክ ቁጥር ደግሞ እኮ ልላክላት?
ልንገሩት ዜሮ ዘጠኝ ስልሳ ሰባ ሁለት ዜሮ ዘጠኝ ስልሳ ሰባ ሁለት ሰብ- ሰባ አርባ ሁለት ሰባ ሁለት ሰባ ሁለት አርባ ሁለት
ሰባ ሁለት
ሰባ ሁለት አርባ ሁለት ሰባ ሁለት አሁንማ አዎ አዎ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
እሺ፣ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
አዎ በዚህ ቁጥር ሙሉውን ይላኩልንና check እናደርግልዎታለን።
okay። የቴሌ ብሩ ከቴሌ ብር የተላከልኝን message ነው አዎ፣ ወደ አዎ።
forward አድርጌ ምልክ ነው።
አዎ ከቴሌ ብር የተላከልዎትን message ሙሉውን
okay፣ እሺ።
እሺ፣ በቃ።